አላመጣችም። የዛን ታወራት መች ነው? ነግረሃታል?
ነግራታለሁ።
ምንም አላለችኝም። ሄሎ
ነው አቤት።
አሊባባ አ ማሊ ባባ
ኮሮላ
እም
C ሰማንያ አራት ቤት
ኮሮላ አዎ፣
አ፣ ስንት ሞዴል
ሁለት ሺህ ስድስት
ያለም አባት ተሽጧል።
ተሽጧል።
አዎ
ምንድን ነው ያላችሁ?
ምን አልከኝ?
ምን አላችሁ ሌላ?
ሌላ ሁለት ሺህ ሰባት ሀያ ስምንት ሀምሳ የሚባል አለ። ቆንጆ ይዞታ ላይ ያለ
ሀያ ስምንት ከሀምሳ ምን ባንክ ምናምን የለበትም?
እ እ ባንክ ይመቻችለታል። ባንክ
መቼ እስከ ስምንት መቶ ሺህ ድረስ ባንክ እናመቻችልሃለን።
እም፣ ወዲያውኑ ቶሎ እ
ወዲያውኑ ቶሎ
ማለት ከአንተ የሚጠበቁ ነገሮች አሉ። ንግድ ፍቃድ፣ TIN number፣ ያገባ ያላገባ ሰርተፊኬት ምናምን ምናምን የሚባሉ አ፣ እነሱን ካመጣ እስከ ሀያ ቀን ድረስ
በቃ እሺ።
እሺ እሺ አባ።